Hello. Hello.
አቤት። Hello. ሄሎ
ይሰማል። መለሰ
አይ እንትን ለማድረግ ፈልጌ ነበር። ይሄኑ ጥሪ ዘጠኝ ሰማንያ አምስት ላይ ተመዝግቤ ነበር። የሆነ ምስል ተላከልኝ።
ለመጫወት ነው።
አዎ
ኮከብ ዘጠኝ ሰማንያ አምስት ይመሰላል ብለው ይደውሉ። መጀመሪያ እ
አንድ ሶስት ቁጥር ላይ ለመጫወት የሚላለ ለመጫወት ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚላለ መርጠው መጫወት ይችላል።
ኦኬ እ ምን ነገርየው ምን እንትን የሚያደርግ ነው?
ምን ሞክሬ ነበር አትም ብለኝ አይሰራለም።
ጥያቄና መልሱ በተከታታይ አስር ሲመልሱ ትኬት ይመልሱ ይሸልሙታል። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ ይላለ። እሱን ነው የሚጫወቱት።
አሃ እሺ ግልጽ ያልሆነ ነገር መጠየቅ ይችላል።
እሺ እሺ መልካም እድል።
እሺ